ወይማ አለሽ አለሁ ዘጋሽ።
አልዘጋሽም። ስራ ይዤ ነበረ።
እንዴት ነሽ?
አለ ጤንነት ይመስገን።
ምንም አትይም።
እም፣ አክስትሽን አወራሻት እንዴ?
አወሯት።
ምን አለ?
ሐሙስ ማታ ነው የምገባው አለች።
በቃ ዋናው ማታ መሆኑን አልፊያ ደግሞ ይሄ ነገር ማለት ጀምራ ነበር። ታውቂያለሽ? ጨዋታ ምን ነበር።
ምንድን ነው?
ከክፍለ ሀገር የእሱ አባት ሊመጡ ነው። እንዴት እንደማደርግ አላውቅም። ፍቃድ ልጠይቀው ወይ ምናምን ትለኛለች።
እም፣ ማታ እም፣ ማታ ሶስት ሰዓት ሁለት ሰዓት ተኩል ምናምን ነው የምትገባው።
አይ አንቺ ወደ ቤት ትገቢና እኔ ይዣት እመጣለሁ።
እም፣
አንቺ ወደ ቤት ትገቢና እኔ ይዣት እመጣለሁ።
እም፣
እም፣ እስኪ እንደሚሆን እናደርጋለን። እሺ።
የት ነው ማርፋለች? አላወራሻትም?
በቃ ለአንድ ቀን ሰሜን ሆቴል ልደር ቡልቡላ እንዴት ነው ትለኛለች። እንግዲህ ነይና እናወራለን ቤት እቤት ነይና ዝም ብለሽ አልኳት። ለአንድ ቀን ከዛም በኋላ እናወራለን አልኳት። አይሻልም? እ?
አ ቡልቡላ ግን ደረጃውን ትወጣዋለች።
ኧረ እኔ ምን አቅላት